ሄሎ ሄሎ ሄሎ ሄሎ አቤት ህልና ጤና አቤት እ ከ We Plus Solution ነበር ምደውልልሽ
እ እ እ application አችንን አውርደሽ ነበር ተመዝግበሽ።
አ እሺ ተጠቃሚ ነሽ ወይስ አሽከርካሪ ነሽ?
አዎ ምን? አሽከርካሪ እንዴት አዎ እሺ አሽከርካሪ ከሆንሽ ማለት ነው እ እ እ የሚያስፈልጉ ፋይሎች አሉ። ስልክ ቁጥር እሰጥሻለሁ። በሱ መንጃ ፍቃድ፣ ንግድ ፍቃድ፣ ፎቶ፣ ኢንሹራንስ ተከራይተህ ከሆነ ደግሞ የኪራይ ውልና ብር ያስፈልጋል። እነዚህን ፋይሎች ትልኪልናለሽ። እነሱን እ።
ሞልተን እንጠራሻለን።
እሺ ልስጥሽ እንትኑን ስልክ ቁጥሩን ትይዟል።
እ፣ text ታደርግልኝ እሺ text አደርግልሻለሁ። እሺ አመሰግናለን።
እሺ እሺ